ጤና ይስጥልኝ።
hello ሰላም ጤና ይስጥልኝ።
ይሰማል?
አዎ ይሰማል። ሰላም ነው?
ሰላም ነሽ?
እግዚአብሔር ይመስገን።
እ በቲኬት ነበር ወረቀት እንትን ሰርቼ ማለት ነው እሺ እ ሁሉም አልፎልኝ፣ ግን ተሳስቼ አንድ ጨዋታ ገና የ- ሁለት ሳምንት ነው የሶስት ሳምንት ይቀራል። እሱን አሰርቶ መስጠት ይቻላል እንዴ? ግን
አልገባኝም። አንድ ጨዋታ ገና አልተካሄደም ገና ያለው ገና አዎ ይቆያል። እሱን ተሳስቼ ስላስገባሁት ያለውን እንትን አድርጎ ማስተካከል ይቻላል
ይቅርታ አይቻልም፣ መጠበቅ አለብን።
ይሻላል? እሺ አዎ እሺ፣ እሺ።
እሺ መልካም ቀን